የዋሽንግተን ህክምና ማዕከል
ጤና ይስጥልኝ።
አቤት።
አምቡላንስ አገልግሎት አላችሁ እንዴ?
አዎ አለን።
እሺ አም- እናም፣ አ፣ ለነገ ቀጠሮ ፈልጌ ነበር።
ነገ ይደውሉልን። ኬት ነው እሺ ከኖሪ ስቴት ኬት
ኖሪ ስቴት
ኖህ ሪል ስቴት።
አ
እሺ አንዴ ልመዝግበው።
እሺ ማሰልጠና ጋር ያለው
ምን ነበረ እዛ?
አይ ፈልጌ ነው አምቡላንስ አገልግሎት
ለማን ነው እኮ በሽተኛ አለ ወይስ ምንድን ነው?
አዎ፣ ለበሽተኛ ነው።
እሺ
እሺ እናመሰግናለን።
ቆይ አይደለም፣ ስልክ ቁጥር ሙሉ ስም ትነግሪኛለሽ።
ቀስ አንዴ መልስ ይደውልልሽ።
እሺ